የሴ ጥሪ ማዕከል እባክዎ ተመልሰው
ሰላም ነው። በረራ ትኬት የበረራ መረጃ ልንጠይቆት ነው።
ይቻላል። ምን ላግዞት?
ከዚህ የሀገር ውስጥ
ይቻላል።
እ፣ ከሳ- ሰመራ አለ እንዴ?
ሰመራ አለ። አዎ። ለመቼ ነው የፈለጉት?
እ፣ ለሰሞኑን ከ- ለቅዳሜ
ቅዳሜ የዚህኛው ሳምንት ነው።
አ፣
እሺ። እ፣ ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት?
ደርሶ መልስ ደርሶ መልስ። መቼ ነው መመለስ ነው የሚፈልጉት?
እ፣ ከማክሰኞ በኋላ ማክሰኞ
እሺ። አንድ ጊዜ ጠብቁኝ እባክዎት እንዲለው እሺ እ፣ አለን ከአዲስ አበባ ሰመራ ቅዳሜ እ፣ ሁለት በረራዎች አሉ። ጠዋት አስራ ሁለት ሰዓት ከአርባ ከአዲስ አበባ የሚነሳ ሁለት ሰዓት ቤዛ የሚደርስ እንዲሁም ደግሞ ከሰዓት በኋላ አስር ሰዓት ከአምስት ተነስቶ እዛ አስራ አንድ ሰዓት ከሀያ አምስት የሚደርስ በረራ አለ።
እ፣
እ፣ የትኛውን ነው የሚመርጡት እርስዎ?
የጠዋቱን የጠዋቱ
እሺ እ፣ መመለሻዎት ላይ ደግሞ
እም፣ ከሰመራ ወደ አዲስ አበባ ጠዋት አራት ሰዓት ከአስር ከዛ የሚነሳ አዲስ አበባ አምስት ሰዓት ከሀያ የሚገባ እንዲሁም ከሰዓት አስራ አንድ ሰዓት ከሰላሳ አምስት ከዛ ተነስቶ አስራ ሁለት ሰዓት እዚህ የሚደርስ አለ።
እም።
የትኛውን ይመርጣሉ?
የማክሰኞውን አዎ
አ፣ የማክሰኞ የአምስት ሰዓቱ የአምስት ሰዓቱ አምስት ሰዓት አዲስ አበባ የሚገባውን ማለት ነው። አራት ሰዓት ከዛ ተነስቶ
አ፣
እሺ። ስለዚህ እንደዛ ከሆነ የደርሶ መልስ ዋጋው ለአንድ መንገደኛ አ፣ ከሰመራ ከአዲስ አበባ ሰመራ ከሰመራ አዲስ አበባ አጠቃላይ ሰባት ሺ ሰባት መቶ ሰላሳ ሰባት ብር ይሆናል።
አጠቃላይ አዎ
እሺ። ቢሮአችሁ የት ነው?
እ፣ ቢሮአችን ሀያ ሁለት አካባቢ ነው። ነገር ግን በአካል መምጣት አይጠበቅበትም። በስልክ process ማድረግ ይችላሉ ሁሉም ነገር ኮል ሴንተር ኦኬ።
ስለሆነ